አባብዬ እወድሃለ አባብዬ እወድሃለ አባብዬ እወድሃለ አባብዬ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለ ብዙ ታሪክ አለኝ ባሳለፍከኝ ዘመን ከአእምሮ አይጠፋም አለ በሰመመ ማነው የደገፈኝ ብዬ ሳሰላስል መልሱን አገኘሁኝ ልቤ እግዚአብሔር ሲል ማነው የደገፈኝ ብዬ ሳሰላስል መልሱን አገኘሁኝ ልቤ እግዚአብሔር ሲል አባብዬ እወድሃለ አባብዬ እወድሃለ አባብዬ እወድሃለ አባብዬ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለ አቤት እግዚአብሔር ፍቅር አስገረመኝ በሄድኩበት ቦታ ተከታትለ ያስከኝ በቃ አሸነፍከኝ ልነቴን ውሰደው መያዝ አማርኮኛል እጄን ሰጥቻለሁ በቃ አሸነፍከኝ ልነቴን ውሰደው መያዝ አማርኮኛል እጄን ሰጥቻለሁ ፍቅር እግዚአብሔር አሸነፈ ፍቅር እግዚአብሔር አሸነፈ ፍቅር እግዚአብሔር አሸነፈ ፍቅር እግዚአብሔር አሸነፈ ፍቅር ጌታዬ ማረከኝ ፍቅር ጌታዬ ማረከኝ ፍቅር ጌታዬ ማረከኝ ፍቅር ጌታዬ ማረከኝ
አቀመስከኝና ደግነትን ከምድር ያልሆነ ሰማያዊውን ሐሳቤን ወሰድክም ወደ ፍቅር ጓዳ ልቤ ላንተ ይኖራል አይፈልግም ሌላ ሐሳቤን ወሰድክም ወደ ፍቅር ጓዳ ልቤ ላንተ ይኖራል አይፈልግም ሌላ አባብዬ እወድሃለ አባብዬ እወድሃለ አባብዬ እወድሃለ አባብዬ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለ ኢየሱሴ እወድሃለሁ ኢየሱሴ እወድሃለሁ ፍቅር እግዚአብሔር አሸነፈ ፍቅር እግዚአብሔር አሸነፈ ፍቅር እግዚአብሔር አሸነፈ